ሄሎ ሄሎ
ሄሎ፣ ደውዬ ደውዬ ምን አለበት ብታገናኘኝ የነበረው በጣም ነበር እኮ የፈለግኳት እናንተ ጋር አለኝ ጉዳይ እና አንድ ቢሮ እኮ አይደለም አለች እዛ- ትገባለች። አሁን እኔ እየመጣሁ ነው።
እሺ፣ ስልኩን transfer አድርጌው ነበር ግን እሷ ጋር ካልጠራ አላውቅም እንጂ እሺ፣ ሌላ ስልክ ልስጥዎት አንድ ቢሮ ስላለ ሄሎ ሄሎ ሄሎ ምን አልከኝ?
አንድ ቢሮ ሄሎ፣ ስላለ ምን አልከኝ?
ነው። ሌላ ስልክ ልስጥዎት እንደ እሷ የሚያገኝበት
እሺ፣ እሷ አለች የለም የሚለውን እንዳገኝ። እሺ ስልም ስ- ስጠኝ እንጂ እባክህ። እየመጣሁ ነው። እዛው ነው እንትኑ ቢሮ ቢ- ቢሮአችሁ እዛው ነው። አትላስ ማን ነው? ሄሎ ቢሮ- ቢሮአችሁ እዛው ነው ያለ? አ? እ? ሄሎ
እዛ እሺ